ጤና ይስጥልኝ ማልካፋ
እንዴት ዋልሽ?
እግዚአብሔር ይመስገን።
ሰላም እግዚአብሔር ይመስገን።
አይሩፍ ሁለት ሺ አምስት ሞዴል አይቼ ነበር ቲክቶክ ላይ።
አሪፍ ያለን ሁለት ሺህ አስራ አምስት ነው አባት።
ሁለ- አ- okay አዎ፣ ሁለት ሺ አስራ አምስት እና እንትን አለኝ ኮንዶሚኒየም
እ ቤት አለን ኮንዶሚኒየም ቦሌ አራብሳ እሺ
እና መግባት ይችላል አይደል ቤቱ
እ
ቤቱ መሸጥ ይችላል አይደለ መግዛት ትችላላችሁ
ማለት ቤቱን አስይዘው ነው እ
ም- ምንም ሳይከፍሉ ነው ወይስ
አይ ለምን እ
ሽያጭ ቤትም ካለ ምናምን ትላላችሁ አይደለ እሱን አዎ እንላለን። ሽያጭ ቤት እኮ ማለት የምንሸጠው ነው፣ ለሰው የምንሸጠው ነው እኮ የኔንም ሽጡልኝና እኔ መኪናውን ልግዛችሁ
እኮ። መኪናው ሶስት ነጥብ ስምንት ነው አባት።
እንዴ እዛ የምታወሩት ሌላ እዚህ የምታወሩት ሌላ